ሄሎ አቤት
ጠብታ አምቡላንስ ነው?
አዎ
ነበረ አለች ወይ አምቡላንስ? እግዚአብሔር አብጋ
ከየት ነው ከቤት ነው ሄሎ ሄሎ ሄሎ እየሰማው ነው ከቤት ነው
አዎ ከቤት ነው። ሰው ወድቆ እግዚአብሔር አብጋ መስጂድ አለ
የት አካባቢ ነው እዚህ ጋር አብ አላውቀውም እስቲ እየተከ እ፣ ጃክሮስ ጀርባ ጃክሮስ ጀርባ
አዎ ጉና ንግድ ጋር እሺ
ጃክሮስ ጀርባ ጉና ንግድ አጠገብ መስጂድ አለ። ከእሱ ፊት ለፊት ያለ ግቢ ነው።
እሺ ምንድን ነው case ኣቸው
እ፣ እኛ አሁን እ፣ ከ- እኛ ከርቀት ነው ያለ ነው። ደውለውልን ነው ሰው ወድቆ ነው።
እሺ እ፣ ያው የግል እንትን ነው እንትኑ ክፍያ አለው ማን ነው ክፍያውን የሚ